ሄሎ ሰላም ጤና ይስጥልን ቤት ቤት ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት
እ በሳንቲም አንድ ሺህ አንድ መቶ ብር ልኬ ነበረ ተቋረጠ። አልክፈልኝም ወደ ቴሌብር።
እሺ check አደርገዋለሁ።
እሺ
በዚህኛው ቤት ቤት account በዚህኛው በነገረኝ ነው። ሄሎ እ እ እ እሺ ይቅርታ ምን አልከኝ?
አንድ ሺህ አንድ መቶ ብር ወደ ሳንቲም ልኬ ነበረ እሺ እሺ አንዴ መስመር ላይ ጠብቀኝ። እሺ ወደ ቴሌብር ማለት ነው።
እሺ ከሳንቲም መስመር ላይ ጠብቀኝ።
እ እ መስመር ላይ ጠብቀኝ። እሺ አንዴ
እሺ